አቤት
ሄሎ ሄሎ ወይ እ ሰላም ጻድቅ ረዴት ነኝ።
አዎ እሺ ረዱ እሺ፣ በዚህ በሐምራዊ አርባ አራት እንትን በል እሺ። የመኪና በካሻር ብለኸኝ ነበረ።
አ ኦልሬዲ ሾፕ ተልኮልሃል አይደለ?
አ በዚህኛው ተጠቀም እሺ።
እሺ እኔ አጫጫን ስላላወኩበት እኮ ነው እናንተን ባለፈው ገብቼ በጣም እንትን አለ እ አጫጫኑን ስላላወኩበት
ምን እምቢ ብሎክ ነው?
አ የትኛው ነው እምቢ ያለ? ይሄ ሐምራዊ አርባ አራት የሚለው ነው?
አርባ አራት ካሸሪ ስሪ ነው ስሪ ነው
አዎ ጥ- ለሁሉም ካሸር ይሰራል። ይሄ አሁን የተጫነው ማለት ነው። ግን እንዴት እንደሚጫን ወይ ኤኒ ዴስክ ላክልኝ እና ላሳየ።
እሺ እኔ እዛ የለውም እዛ ሄጄ እንትን ልበላ በቃ እዛ እንደሄድክ በዚህኛው አሁን በደወልኩልህ ስልክ ቁጥር ደውልልኝና እሺ AnyDesk ግቢ በለኝና ደውልልህና እያሳየው እንትን እንላለን። እሺ እሺ ችግር የለም እሺ እሺ